ሄሎ
ሰላም ራስን አቤት አብሮች በ የተሲ ስልክ ነው።
ማሊ ባባ መኪና መስጫ ኦኬ ኦኬ። እሺ እንትን መኪና ሴቻል መኪና አለ እንዴ?
አሁን ላይ የለንም።
በእንትን በ- በባንክ ያለበት ምንም መኪና አላችሁ? ባንክ ያለበት ኤሌክትሪክ ከሆነ ኮሬክስ ነው ያለን።
አይ ኖርማል በነዳጅ ምን አይነት ኮሮላ ኮምፓክት?
ኮሮላ አላችሁ? ስንት ሞዴል?
አዎ ወይ ሰባት
ሰባት ስንት?
አዎ ሀያ ስምንት ነበር ሀያ ስምንት ስንት አለበት?
አለበት ሳይሆን የሚመቻችለት ነው ገና በስንት ጊዜ process ኡ ብዙ አይሆንም አይቆይብንም።
እስከ ሀያ ቀን እስከ ሀያ ቀን አዎ እሺ። አሁን ያለበት ቀጥታ ያለበት የለም። ቶሎ ለማዘዝ ቀጥታ ያለበት ዲዛይር ይመቸዋል።
ዲዛይር ሁለት ቁጥር ነው።
አዎ በሁለት እሺ ስንት አለበት?
ስድስት መቶ ሺህ ያለበት ለእጅ ሀያ ሁለት ይፈልጋል።
ሀያ ሁለት
እም፣ okay። በአዲስ እኔ አሁን ግማሽ ግማሽ ቢሆን
አይ እዳ ያለበት ከሆነ እዳውን ሳይከፍል ሌላ ማመቻቸት አንችልም። በዛው ላይ ነው እንጂ የሚቀጠለው።
እኮ በዛው ላይ አሁን ስድስት መቶ ሺህ ነው።
አዎ እሺ ስድስት ኮምፓክት መቶ ነው በስ እ ኮምፓክት ሰባት መቶ ሺህ ያለበት አለ ሁለት ሺህ አስር ሞዴል እሺ ለእጅ አስራ ሁለት ከሀምሳ ይፈልጋል።
አስራ ሁለት ሀምሳ አዎ አስራ ዘጠኝ ከሀምሳ ነው።
አስራ ዘጠኝ ከሀምሳ አዎ ይቅን ታርጋው ይቀርብ ነው።
እ ታርጋው ቴሌግራም ላይ post ተደርጓል። እዛ ላይ ማየት ይቻላል።
ኦኬ አድራሻችሁ የት ነበር?
መስቀል ፍላወር መስቀል ፍላወር መጥሽ በዚህ አዎ።
ምሩ ጋር መስቀል ፍላወር ናዝራ ሆቴል ናዛው ተጣጥሎ ዝቅ ብሎ አዎ አፍሮሊንክ መኪና መሸጫ ወደ ውስጥ ገብቶ ማለት ነው።
ኦኬ በቃ ካጣው አዎ።
ትደውላለሽ።
እሺ እሺ እሺ እሺ